መልእክት ሀበ ፊልሞና ፊልሞና የቆላስይስ ሰው ነው። በጳውሎስ ስብከት አምኗል። አናሲኖስ የሚባል ባሪያ ነበረው። እሱ ሲያምን አላመነም፣ የእምነት ነገር አንድ ጊዜ አይፈጸምምና። ለተልእኮ ወጥቶ የጌታው ከብት ጠፍቶበት ማን ባስታረቀኝ እያለ ሲያዝን ከጳውሎስ በቀር ሌላ የሚያስታርቅህ የለም ብለውት ሮም ወርዷል። አስተምሮ አሳምኖ አጥምቆ ሲያስታርቅ ይህን ጽፎ ሰዶለታል። አስተበቆ አከ አስተብቆተ አነ ጳውሎስ እስመ ልሂቅ አነ ዘከመ ተአምር ወይእዜኒ አዲ ሙቁሁ ለኢየሱስ ክርስቶስ አነ አስተበቁዓከ በእንተ ወልድየ ዘወለድክዎ እመዋቅህትየ ዘውእቱ አናሲሞስ ዘቀዲሙሰ ይበቃከ ወይዝየሰ ለከሂ ወሊተሂ ባቁአ ኮነ ጥቀ ወናሁ ፈነውክዎ ሀብየከ ተወከፎ ከመ ወልድየ ወፈቀድኩሰ አንብሮ ሀብየየ ከመ ይትለዓከኒ ህየንትየከ በመዋቅህትየ ዘበወንጌል ወኢፈቀድኩ ምንተኒ እግበር ዘእንበለ ታይምር አንተ ከመ ይኩን ሰናያቲከ በአገብሮ ይላል። ወእመሂ ዘአበሰ ለከ አብ እመቦ ዘይፈድየከ ላይሌየ ረሲ ይላል። አኮ እንከ ከመ ገብር አላ ዘይሄይስ እምገብር ወእመሰ እሁየ አንተ ተወከፎ ከማየ ይላል። ወምስለዝኒ አስተዳሩ ሊተ ማህደረ ይላል። የጻፈበት ሀገር ሮም በቀዳማዊ እስራቱ ክታቦታት አናሲሞስ እሱስ እንደምን አድርጎ ይሰጠዋል ቢሉ ወስዶ በባጠገብ ላሉ ሰዎች ይሰጣል። ከጳውሎስ ክታብ መጥቶልሃል ብለው ይሰጡታል። ከመጀመሪያ እስከ መጨረሻ ድረስ ተመልክቶ ይታረቀዋል። ምዕራፍ አንድ እምጳውሎስ ሙቁሁ ለኢየሱስ ክርስቶስ የኢየሱስ ክርስቶስ እስሩ ከምሆን ከኔ ከጳውሎስ የተላከች ክታብ ወጢሞቴዎስ እሁነ ከወንድማችን ከጢሞቴዎስም የተላከች ክታብ ሐተታ እንዳለፈው ለፊልሞና ዘናፈቅር ዘይሐብር ግብረ ምስሌነ ወንጌልን በማስተማር ከእኛ ጋር አንድ የሚሆን ለምንወደው ለፊልሞና ትድረስ። ወለአፍብምያ እህትነ ለእህታችን ለአፍብምያም ትድረስ። ባልና ሚስት ሎሚ ከሁለት እያለች ታዳክማለችና እንዳታዳክም አንድም እሷም ከምዕመናን ጋር አንድ በምትሆን ግብር ትማልድ ታስታርቅ ለማለት ወለአክርጳ ወልዱ ዘይገብር ምስሌነ ከእኛ ጋራ ወንጌልን ለሚያስተምር ዘይሐብር በማስተማር አንድ ለሚሆን ለልጁ ለአክርጳም ትድረስ። የአባቴ የቁም ወራሹ የሙት አልቃሹ እያለ ያዳክማልና እንዳያዳክም አንድም እሱም ከምዕመናን ጋር አንድ በሚሆንበት ግብር ይማልድ ያስታርቅ ለማለት ወለእለ ምስሌሆሙ እለ ውስተ ቤተ ክርስቲያን ከእሳቸውም ጋር በአንድነት ላሉ ለቤተሰቦቻቸውም ትድረስ። የጌታችን ወርቁ ለዝና እህሉ ለቀጠና ልብሱ ለርዝና እያሉ ያዳክማሉና እንዳያዳክሙ አንድም እነሱም ከምዕመናን ጋር አንድ በሚሆኑበት ግብር ይማልዱ ያስታርቁ ለማለት ይማልዱ ያስታርቁ ለማለት ሰላም ለክሙ ቸር አላችሁን ወጸጋ እግዚአብሔር አቡነ ወእግዚእነ ኢየሱስ ክርስቶስ የእግዚአብሔር ጸጋው ይደርባችሁ። አአኩቶ ለአምላኪየ ዘልፈ ሁልጊዜ ፈጣሪዬን አመሰግነዋለሁ። ወእዝየከረከ በጸሎትየ በምጸልየውም ጸሎት አስብሃለሁ። እምአመ ሰማይኩ ሃይማኖተከ ወፍቅራከ ወፍቅራከ ዘበእግዚእነ ኢየሱስ ክርስቶስ ወዘኩሎሙ ቅዱሳን በኢየሱስ ክርስቶስ ማመንህን ምእመናንን መውደድህን ከሰማሁ ጀምሮ ከሰማሁ ወዲህ አንድም በኢየሱስ ክርስቶስ እንዳመንህ ምእመናንን እንደወደድህ ከሰማሁ ጀምሮ ከሰማሁ ወዲህ አአኩቶ ከመጽኑዓ ይኩን ሱታፊ ሃይማኖትከ በምግባር ከመጽኑዓ ይኩን ሱታፊ ሃይማኖትከ በምግባረ ሰናይ ወበአይምሮ ኩሉ ወበአይምሮ ኩሉ ዘበኢየሱስ ክርስቶስ ከበጎው ምግባር ጋራ በጌታችን በኢየሱስ ክርስቶስም የሚሆን በጎውንም ነገር ከማወቅ ጋራ የሃይማኖትህ አንድነት የጸና የተረዳ ይሆን ዘንድ አንድም በበጎው ምግባር ጸንተህ በኢየሱስ ክርስቶስ የሚሆነውን በጎውንም ነገር በማወቅ ጸንተህ ከእኛ ጋራ የሃይማኖትህ አንድነት የጸና የተረዳ ይሆን ዘንድ እዝየከረከ ተፈሳይኩ ወተሐሳይኩ በእንተ ተፋቅሮትከ ፍቅር በመያዝህ ደስ አለኝ። እስመ አእረፈት ነፍሶሙ ለቅዱሳን በሀብየከ እሁየ የምእመናን ሰውነት ካንተ ዘንድ አርፋለችና አለ። ምእመናንን ዘመድ ዘመድ ብልሃቸዋልና። ማና በላችሁ ፊልሞና፣ ማና ጠጣችሁ ፊልሞና፣ ከማና አደራችሁ ከፊልሞና እያሉ ይነግሩታልና ወብየ በእንተ ዝንቱ ሞገስ አብይ በክርስቶስ ስለዚህ ከክርስቶስ ዘንድ ተሹሜብሃለሁ የተሾምኩት ፍጹም ሹመት አለኝ አለ። ከመአዝዝከ ትእዛዘ ጽድቅ የፍቅር የሃይማኖት ትእዛዝ አዝህ ዘንድ አለ። ሃይማኖተ ወንጌልን እነግርህ ዘንድ ወበተፋቅሮ አስተበቍዐከ አስተብቆተ አነ ጳውሎስ እኔ ጳውሎስ በፍቅር ሁኜ መማለድን እማልድሃለሁ። እስመ ልሂቅ አነ ዘከመ ተአምር እንደምታው ሽማግሌ ነኝና ሽማግሌ ቢማልድ እንቢ አይሉትምና። ወይእዜኒ አዲ ሙቁሁ ለኢየሱስ ክርስቶስ አነ ወዲህም የኢየሱስ ክርስቶስ እስሩ ነኝ አለ። እስር ቢማልድ እስረኛ ቢማልድ እንቢ አይሉትምና። አስተበቍዐከ በእንተ ወልድየ ዘወለድክዎ በመዋቅህትየ በእስራቴ ጊዜ ስለወለድሁት ስለ ልጄም እማልድሃለሁ። ዘውእቱ አናሲሞስ ይኸውም አናሲሞስ ነው። ዘቀዲሙሰ ኢበቋከ የቀደመ ማገልገሉ አልጠቀመህም ነበር። ወይእዜሰ ለከሂ ወሊተሂ ባቁአ ኮነ ጥቀ ዛሬ ግን ላንተም ለእኔም እጅግ የጠቀመ ሆነ። ወናሁ ፈነውክዎ ሀብየከ ተወከፎ ከመወልድየ እነሆ ወደ አንተ ሰድጄዋለሁና ልጄ እንደመሆኑ ልጄ እንደመሆንህ ተቀበለው። ወፈቀድኩሰ አንብሮ ሀብየየ ከመ ይትለአከኒ ህየንቴከ በመዋቅህትየ ዘበወንጌል መውደዱንስ በወንጌል ስለሚሆነው እስራቴ ስለ አንተ ፈንታ ያገለግለኝ ዘንድ ከኔ ዘንድ ላኖረው ወድጄ ነበር። ወይፈቀድኩ ምንተኒ እግበር ዘእንበለ ታይምር አንተ ነገር ግን አንተ ሳታውቅ ሳትወድ ምንም ምን ላደርግ አልወደድሁም። ከመ ይኩን በአገብሮ ሰናያቲከ ስጦታህ በአገብሮ እንዳይሆን ከመይኩን በአገብሮ ሰናያቲከ ስጦታህ በአገብሮ እንዳይሆን የአንበሳ ማላጅ እንዳልሆን የአንበሳ ማላጅ ጋማ ጋማ ይዞ እንዲሉ ዳይኑ በፈቃደ ልብከ ወደህ ይሆን ዘንድ እንጂ ወይወጊ በበይነ ዝንቱ ሀደገከ ሀደገከ ለሰዓት ከመይኩንከ ለዓለም ወይም ለዘላለም ይሆን ዘንድ ስለዚህ ለጥቂት ሰዓት ተለይቶህ ይሆናል። አኮ እንከ ከመገብር እንኪያስ እንደ ባሪያ አይደለም አለ ባሪያ አይባልም አላ ዘይሄይስ እምገብር ከባሪያ የሚበልጥ ነው እንጂ አለ ልጅ ይባላል እንጂ። እመሰ ኮነ ሊተ እሁየ ለእኔማ ወንድሜ ከሆነ እፎ ፈድፋደ ይሄይስ በሀቤከ ባንተ ዘንድ እንደምን አይበልጥ በስጋ ሁኒ በዘይደልዎ ይርዳይከ በስጋውም በሚገባ ያገልግልህ። ወበሃይማኖትኒ ዘበእግዚእነ በጌታችን ስለሚሆን ሃይማኖትም ይጸልይልህ። ወመሰ እሆየ አንተ ተወከፎ ከማየ ለእኔስ ወንድሜ ከሆንህ እኔ እንደተቀበልሁት ተቀበለው። አንድም ለእኔ ወንድሜ ከሆነ እኔን እንደተቀበልህ ተቀበለው። ወመሂ ቦ ዘአበሰ ለከ አው መቦ ዘይፈድየከ ላዕሌየ ረሲ የበደለህ ቢኖር የሚከፍልህ ቢኖር ሁለት አርዕስት ነው። ላዕሌየ ረሲ በእኔ ላይ አድርግ ማለት የበደለህ ቢኖር ስለ እኔ ብለህ ይቅር በለው። ወአነ ጳውሎስ ጸሐፍኩ በእዴየ አነ እፈዲ በእንቲአሁ የሚከፍልህም ቢኖር እኔ ጳውሎስ እከፍልሃለሁ ብዬ በእጄ ጽፌ በእጄ ጽፌአለሁ እከፍልሃለሁ። ከመሰ እይበልከ ርእሳ ካኒ ትመቱ ይደልወኒ እወ እሁየ እንዲህ የሚለኝ ለከብት ስሱ አድርጎኝ ነው ትለኝ እንደሆን እንዲህስ እንዳልልህ ስንኳን ከብትህን ሰውነትህን ላስገዛለት ይገባኛል እንድትል አውቃለሁ። አንድም ኋላ ስንኳን ከብትህን ሰውነትህን ልታስገዛልኝ ይገባኛል ይለኝ፣ አሁን ደርሶ እንዲህ ይለኛል እንዲህ ይለኛል ትለኝ እንደሆን እንዲህስ እንዳልልህ እኔ ጳውሎስ እከፍልሃለሁ ብዬ በእጄ ጽፌአለሁ። በእውነቱ እከፍልሃለሁ። እትፌሳ ብከ በእግዚእነ በጌታችን በማመንህም ደስ ይለኛል። ወአዕረፈኒ ካይበ ዳግመኛም ደስ አሰኘኝ። ወአዕርፈኒ ካይበ ዳግመኛም ደስ አሰኘኝ። ወአስተብስሐ ለነፍስየ በክርስቶስ ሰውነቴን በክርስቶስ ደስ አሰኛት። ወተአምንየ በተአዝዞትከ ጸሐፍኩ ለከ እንድታዝዘኝም አውቄ ጻፍኩልህ። አእኒርየ ከመ ትወስክ እምዘአዘዝኩከ ካዘዝኩህም አብልጠህ እንድትሰራ አውቄ ጻፍኩልህ። ወምስለዝኒ አስተዳሩ ሊተ ማህደረ ይህም ይህ ነው። ከዚህም ጋራ ሜታ ሜቴ ስራልኝ አለ። ከመጣማ ብሎ ፈርቶ እንዲታረቀው እስመ እትአመን በጸሎትክሙ ከመ ይሰርሐኒ እግዚአብሔር በእናንተ ጸሎት እግዚአብሔር ጎዳናዬን እንዲያቀናልኝ ወይጸግወኒ ኪያክሙ ጎዳናዬን አቅንቶ ከእናንተ ጋራ እንዲያገናኘኝ አምናለሁና። አምሃከ ኤጳፍራዝ አምሃከ ኤጳፍራስ ዘተጼወወ ምስሌየ በኢየሱስ ክርስቶስ ከኔ ጋራ እንደኔ በኢየሱስ ክርስቶስ ያመነ ኤጳፍራስ ቸራለህን ይላል። ወማርቆስ ወአርስጥሮቆስ ወዴማስ ወሉቃስ እለ ነሐብር ግብረ ማርቆስም አርስጥሮቆስ ዴማስ ሉቃስ ወንጌልን በማስተማር አንድ የምንሆን ቸራለህን ይሉሃል። ወጸጋሁ ለእግዚእነ ኢየሱስ ክርስቶስ ምስለ መንፈስክሙ የጌታችን የኢየሱስ ክርስቶስ ጸጋው አድሮባችሁ ይኑር። አሜን። በእውነት ተፈጸመት መልእክት ኀበ ፊልሞና ወተጽሕፈት በሮሜ ወተፈነወት ምስለ አናሲሞስ በሮም የተጻፈች በአናሲሞስ እጅ ለፊልሞና የተላከች ክታብ ደረሰች፣ ተፈጸመች። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስፈጽሞ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው።